ቤት እስከምንረዳ ሰላም ነው።
አለን አለን።
ትላንት ማታ አምስት ሺ እና ሶስት መቶ ወጪ አድርጌ እሺ እስካሁን ወደ account አልገባም።
እሺ። አሁን ደወልክበት ስልክ ቁጥር ነው Best Bet ስልክ ቁጥር አዎ አዎ አዎ፣ ሳንቲም አይጨርስም። እ? خليك تقوليني لا على دور غير خليك
hello
ኦ
አምስት ሺህ ብር በ voucher ነው ወጪ ያደረከው። እሺ
እ?
በ voucher voucher ማለት በአቅራቢያ የ Best Bet ሱቅ ካለ ብር የምትወስድበት መንገድ ማለት ነው። voucher እ? እ?
በ voucher ነው ወጪ ያደረከው። ስለዚያውም እ፣ አቅራቢያ የ Best Bet shop አለ፣
እ?
አቅራቢያ የ Best Bet ሱቅ አለ
እ?
የለም?
ምን ምን አለ?
የ Best Bet የ Best Bet የለም ደስ ይላል።
እሺ ወደ account እንዴት እንደምትመልስ ልንገርህና እየተከተልክ መል- መልሰው። እሺ account history ውስጥ ትገባለህ። መጀመሪያ እሺ account history ውስጥ ስትገባ ከላይ voucher history የሚል አለ
እሺ voucher history ውስጥ ስትገባ start date እና end date የሚል አለ እሱን በትናንትና አስተካክለው በ November ሁለት ማለት ነው። ከዛ search ስትለው አምስት ሺህ ብሩን ያመጣልና ከአምስት ሺህ ብሩ አጠገብ ደግሞ ኮድ ያመጣልሃል።
እ?
እሷን code copy ብለህ ትወጣና ሌላ ጊዜ ወደ Best Bet account ብር ስታስገባ deposit የሚለውን button አይደለም የምትጫነው። እዛ ውስጥ ከ- ከገባ በኋላ የመጀመሪያ አማራጭ voucher የሚል ነው ያለው። እዛ ውስጥ code ኡን paste በለው። paste ካልከው በኋላ deposit የሚለውን ስትጫነው ወደ Best Bet account ይመለሳል።
እሺ እያስ- እያስቸገረ ነገር ካለ ቴሌግራም አካውንታችን ላይ ላክልና በ voucher ለመመለስ ላይ እኛ ፎቶዎችን ልክላን መመለስ እንደምትችል እሺ እሺ። መልካም ቀን።